hello hello አቤት።
ይቅርታ ከዋሽንግተን የደወልኩት አሁን pelvic MRI ጠይቀሽ ነበረ።
አዎ አዎ።
አራት ሺ አምስት መቶ አምስት ብር አራት ሺህ አምስት መቶ ብቻ አራት ሺ አምስት መቶ አምስት ብር።
ተጨማሪ ምናምን የለም።
አዎ መድኃኒት የምትጠቀሙ ከሆነ ይጨምራል።
መድኃኒቱ ምን እጠቅማለሁ?
የምትጠቀሙ ከሆነ ይጨምራል። MRI ዩ እንደዛ ነው።
እ፣ እስከ መድኃኒቱ ስንት ነው
እስከ መድኃኒቱ ይጨምራል።
እኮ እኮ ዋጋውን እኮ እንድትነግሪኝ ነው።
እስከ መድኃኒቱ check ላድርግልሽ።
እ፣ እሺ